ከአንገት በላይ hello፣ አቤት።
አሁን ደውዬ ነበረ።
እሺ እ፣ ከአንገት በላይ ነው የታዘዘላት።
እኮ ከአንገት በላይ ብዙ brain ነው
የ brain ጭንቅላት ነው። brain ነው የሚለው?
የጭንቅላት ነው። የጭንቅላት ነው።
እርግጠኛ ነሽ እንደዛ ነው የሚለው?
የጭንቅላት አዎ።
እሺ እንደዛ ከሆነ with contrast ነው without የሚለው
without መሰለኝ።
without ከሆነ አምስት ሺ ሶስት መቶ ነው።
እሺ with contrast ከሆነ ደግሞ ስምንት ሺ ስድስት መቶ ነው።
okay። እሺ እና በማንኛውም ሰዓት አለ?
አዎ ግን በ- በ- patient ኡ በምን አይነት ሁኔታ ላይ ነው? critical case ነው?
አይ normal ናት። አዎ በቃ normal ከሆነች ሀያ አራት ሰዓት ነው የምንሰራው። በማንኛውም ሰዓት ብትመጡ ታገኛለች።
እሺ እም፣ እሺ እናመሰግናለን።